ቴሌቪዥን ኢትዮጵያ በጫሮ ነኝ ማኮ ምዝርዶ
እመቤት ትላንትና እንትን አዘ- አ- ተበለ ድራፍት ማሽን ተበላሸብን ብለን እሺ።
ትላንት አስመዝግቤ ነበረ፣ ግን ከነጋ እስካሁን አልመጡም።
ስልክ ነበር ያስመዘገቡት።
ያው
እሺ ትንሽ ጠብቀኝ። ጥሩ ወርቅ ጌታቸው በሚል ስም ነው አዎ የተመዘገቡት።
አዎ
ምንድን ነበር የሆነው? ድራፍት ማሽኑ።
እንትኑ ተነቅሎ ድራፍቱንም ደፋው ምናምን።
እሺ ደንበኛችን እዚህ ጋር እንደማየው ከሆነ ተልኳል ወደ ጥገና ባለሙያዎች። እስካሁን ካልመጡልዎት ግን የማደርገው ድጋሚ እስካሁን እንዳልደረሱልዎት እ፣ የጥገና ባለሙያ እርስዎ ጋር እንዳልመጣ አድርጌ ደግሜ መዘግብልዎታለሁ።
እሺ እሺ አዎ፣ ሌላ ምረዳዎት ነገር አለ?
በቃ
ስለደወሉ እናመሰግናለን። አገልግሎት ስላለዎትን ሀሳብና አስተያየት ከሚሰሙት ድምጽ ማለት አስቀምጡልኝ።